ኤሌክትሮኒክስ ትምህርት ቤት ቤት ቤት ቤት ቤት ነው።
ብር እንድታይልኝ ፈልጌ ነበር።
ይቻላል። እሺ ስንት ቁጥሩ ነው?
ንገረኝ።
እሺ የቤት ቤት
ዜሮ ዘጠኝ ሀያ እሺ ዘጠና ሶስት እሺ
ዘጠና አንድ ዘጠና አንድ ሀምሳ ዘጠኝ
እሺ ገቢ ያደረጉት ብር ነው ወጪ ያደረጉት ደንበኞች?
ማታ ያው ወደ ቴሌ ብር ልኬው ነበረ።
አዎ።
እዛው ግግም ብሎ ቀረ።
ስንት ብር ነው?
ሶስት ሺህ ሁለት መቶ ሶስት ሺህ ለመቶ እሺ። በ SantimPay ነበር አይደል የላኩት?
አዎ።
Okay እሺ